ሄሎ ሄሎ ጤና ይስጥልኝ
አዎ ይስጥልኝ።
ከ We Plus Solution ነበር ምደውልሎት።
አቤት አቤት።
We Plus Solution የሚባል application ላይ ተመዝግበው ነበረ እሺ እሺ እና አሁን የተመዘገቡትን service ኦች active እያደረግን ነበር እና አንዳንድ መረጃ ልጠይቆት ብዬ ነው።
በቃ እሺ። ባለቤቷ ልጅቷ ስትመጣ ትደውልልሻለች።
እሺ ከስንት ሰዓት በኋላ?
እንደ አንድ አምስት ደቂቃ በኋላ ወደ ሱቅ ወጣ ብላ ነው።
እሺ እሺ፣ አመሰግናለሁ።